ባዶ ነጭ አድርገህ እናንተ ከላይ እኔ ከላይ hello፣ አቤት። ሰላም ከችፕችፕ ነበር የምደውልልዎት። ከችፕችፕ ነው የምደውልልዎት።
እሺ፣ ይቅርታ አንዳንድ ጥያቄ ጠይቅ ነበር ይመቸውታል?
እ አንዳንድ ጥያቄ ጠይቀውት ነበር ይመቸውታል?
እሺ። አሁን ግን በጣም አስቸኳይ ስራ ላይ ነኝ። ሰው እያስተናገድኩ በቃ ነው።
ችግር የለውም። እሺ፣ እሺ። ሲችሉ ምልክት ያድርጉልኝ፣ እኔ እደውልልዎታለሁ።
እሺ፣ እሺ።
እሺ